ሰላም ይስጥልኝ።
ሄሎም ሌላ ሰላም ነው። አቤት ሄሎ እንደምን አደርሽ ነው።
እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት። ምን ልርዳዎት?
እ፣ የሆነ ችግር ነበረብኝ እማዬ። ከስዑዲ ነበረ ሳውዲ አረቢያ ነበርኩኝ እና የልጆች አባት ሰባት አመቴ ነው አሁን ይዣቸው ከመጣሁ ኢትዮጵያ ውስጥ እህም፣ እና አሁን በጣም ትክክል ያለ ነው ብታይ ሁለት ልጆች ነው ይዤ የመጣሁት
እህም።
እና አባትየው በቃ ስልኩን ቁጥር ምናምን አድራሻውን ሁሉ አውቃለሁ፣ ግን ስልክ አያነሳልኝም ምናምን በቃ እንደው ከተባበራችሁኝ የምታገኙትን ብዬ ነበር። በእናትህ
እሱን እንድናገኝሎት ነው።
እ፣ እሱን እንድታገናኙ ነበረ። በእናትህ እኛ ሁለት የማ ልጆች ነው፣ ሰባት አመታቸው የማገናኘት አገልግሎት አንሰጥም። ከይቅርታ ጋር እንደዚህ አይነት አገልግሎት አሁን ላይ እየሰጠን አይደለም።
እ፣
በበጎ አድራጎት ጉዳይም ደግሞ ከሆነ እንደ አዲስ እየመዘገብን አይደለም። እኛ ጋር የተመዘገቡ ከአንድ ሺ አምስት መቶ በላይ ሰዎች ስላሉ የእነሱን በዋናነት እየሰራን ስለሆነ የእነሱን ከጨረስን በኋላ እንደ አዲስ መመዝገብ እንጀምራለን።
እሺ እማዬ እሺ አመሰግናለሁ።